ጥቅል 21 ኢየሱስ በመስቀል ላይ ለምን ሞተ? ኢየሱስ የሞተው ኃጢአተኞችን ከኃጢአት ቅጣት ሊያድን ነው። ኢየሱስ በጭራሽ ኃጢአት የለበትም። ይሁን እንጂ እኛን ከእግዚአብሔር የለየንን ኃጢአት ሊያስወግድ ሞቷል። መስቀል ኢየሱስ ክርስቶስ ስለኛ የተሰዋ እንከን የለሽ የእግዚአብሔር በግ መሆኑን ያሳስበናል። ንስሐ ገብተን በኢየሱስ ክርስቶስ ስናምን ኃጢአታችን ይቅር ይባልልናል። ኢየሱስ ክርስቶስን የእግዚአብሔር ልጆች ያደርገናል። የሚቀጥሉት ስዕሎች አማኝ መሆን ማለት ምን ማለት እንደሆነ እንድትገነዘቡ ይረዷችኋል።